ሰላም ነህ ጥንችብችብ እንዴት አደርሱማ?
እግዚአብሔር ይመስገን።
ትላንት order አድርጌ እቃ
እሺ የሁለቱም እቃዎች confirmation ደርሶኛል። አንዱ እቃ ምንም የለውም አይመጣም።
እ፣ እስኪ check ላድርግልዎት። ያው store ላይ ከሌለ ነው እንደዛ የሚሆንብዎት። ቆይ ምን አንዴ።
ከሌለ out of stock አይልም እንደ ስንሞላ
እ፣ በዚህ ስልክ ነበር፣ እህ እህ፣ በዚህ ስልክ ቁጥር ነው አዎ አሁን አዎ፣ በደወሉልኝ።
አዎ እሺ አንዴ check ላድርግልዎት።
እሺ።
እ፣ ምኑ ነበረ ያልደረሰዎት?
ሶፍቱ
አዎ status ላይ ነው። እ፣ accept ስላልተባለ ነው ያልደረሰዎት። የኛው ለነገ ነው የሚመጣልዎት።
ለነገ አዎ ለነገ።
ውይ አብሮ አይመጣም ከዛኛው ጋር አዎ አንድ እኮ- ላይ እንኳን አይመጣም። ይሄኛው ለነገ ነው የሚመጣልዎት። ነገ መቀበል አይችሉም?
አይ እችላለሁ እሱ ከመወጣ ሁለተኛ ብዬ ነው አዎ ልክ ነው። እንግዲህ ለነገ ነው የሚመጣው።
እሺ
እሺ፣ መልካም ቀን